ኦፊሽን ተጠይቆ ነው ደውሎ ተጠይቆ ነው
ሄሎ ሄሎ ሄሎ፣ ሰላም ጤና ይስጥልን።
እግዚአብሔር ይመስገን።
ሰላማዊት ከቺፕቺፕ ነበር የምንደውለው።
እሺ
ያልተረከቡ product አለ ብለው ነበረ። ሽንኩርት፣ አዎ።
ካሮት እና ድንች አይደለ?
አዎ
እ፣ አልመጣም ዛሬ እንደወጣ ነበር አይ፣ የሚያሳይ።
መጥቷል መጥቷል።
ተረክ- ተረክበዋል።
አዎ
እሺ፣ መልካም ምሽት ይሁን።
እሺ እሺ እሺ